ቤት ቤት ነው የምልህ።
ጤና ይስጥልኝ። ሰላም ሸዋስ ነኝ ከድሬዳዋ።
እሺ ሰዋሽ
ትኬት ሳያወጣ ወረቀት ሳያወጣ ገንዘብ እየቆረጠብኝ ነው። እንዴት ነው የሚሻለኝ?
Okay ወረቀቱን አያወጣልህም?
ወረቀቱን ፕሪንተሩ ሳያወጣ connect ሆኗል።
እ ፕሪንተሩ connect ሆኗል። ገመ አዎ።
ኬብሎች አይተሃቸዋል?
አዎ connect ሆኗል። እስቲ በአምስት ደቂቃ ውስጥ ምናምን ብለውኛል። ከዚህ በፊትም እንደዚህ ወደ ሁለት መቶ ምናምን ብር የስፖርት ካ- ትኬት cancel መሆን አይችልም እኮ ስፖርት ነው።
እ Hello
አ አንዴ ቆይ የስፖርት ጠብቀኝ አንዴ።
እሺ
Hello አቤት የገዛኸኝ ስልክ አለ?
ገ- ገ- ያው ገዛኸኝ IT አይደለ?
እም፣ እሱን አናግረው እሺ፣ ያስተካክልልሃል እሱ።
ያስተካክሉኛል እንጀራ አዎ አዎ፣ እሺ አዎ።
እሺ እሺ መልካም ቀን።